hello ጤና ይስጥልን ቤስት
አብሮ ይስጥልን ማታ ማታ withdraw አድርጌ ነበር ወደ ንግድ ባንክ አልገባልኝም።
ማታ
አዎ እሺ፣ የቤስት ቤት ቁጥር ንገረኝ። የደወልክበት ነው?
በዚህ አይደለም ዜሮ ዘጠኝ ሰላሳ ስምንት እሺ፣ ዘጠና ሶስት እሺ፣
ሀምሳ ስድስት ሀምሳ
ሃምሳ ስድስት ሃምሳ
አዎ
መቼ ነው?
ትላንት ማታ ስንት ብር ነው?
ሶስት መቶ ብር
በቻፓ ነው አይደለ?
አዎ
እሺ፣ በቻፓ processing ላይ ነው። ለቻፓ እናሳውቃቸዋለን። እሺ፣ ትንሽ ጠብቅ።
እሺ